hello ጤና hello፣ ይስጥልን።
ሰላም።
አለምነሽ ነኝ። ባክዎት ምን አይነት ጉዞ?
ሰላም ነው። እ የስዊዘርላንድ ቪዛ ፈልጌ ነበር። hello hello hello hello ሄሎ
ጤና ይስጥልን። hello ቪዛ አለምነሽ ነኝ። ባክዎት ምን አይነት ጉዞ መረጃ ልስጥዎት?
የስዊዘርላንድ ቪዛ ፈልጌ ነበር። እና ማሟላት ያለብኝን ነገሮች ምናምን ንገሪኝ።
ሽ አይሰማም።
ሄሎ ሄሎ
ቁም ይኸው አላረኩም። የቱ ጋር አይስ
ሀሎ ቺ- ቺ እንጂ